ሰላም
hello ጤና ይስጥልኝ በሽት ቤት
አዎ ወደ ን- ወደ ንግድ ባንክ ትናንትና ማታ transfer አድርጌ ነበር አንድ ሺህ አምስት መቶ ብር አልገባልኝም
እሺ አንድ የቤት ስልክ ቁጥርን ትነግረኛለህ እ እ ቤት ቤት ስልክ ቁጥር የደወልክበት ነው አስራ አንድ አዎ የደወልኩበት ነው ስንት ብር ነው ያልከኝ ይቅርታ ሺህ አምስት መቶ ብር እሺ ጠብቀኝ ሺ አምስት መቶ ነው አዎ
ገብተዋል ወደ ምስጋና ታደሰ የሚል አይደለ አዎ ንግድ ባንክ ነህ ገብቷል አዎ እሺ መልካም ቀን